Hello አ- hello
ሄሎ አቤት።
ሰላም ጸዳለ አዎ፣ ከችፍችፍ ነበር የምደውልዎት።
እሺ፣
ይቅርታ group ፎቶ ውስጥ አንድ ሰው ደውሎልኝ ነበር አሁን።
አዎ፣ አዎ፣ ደውሏል። አጠገቡ ነበርኩ።
እሺ እ ድንች ነው አልደረሰኝም ያሉ
አዎ፣ እንዴ ሁሌ ክፍ ነው እኮ የምንገናኘው እኔና አንቺ በየጊዜው።
በአስራ ዘጠኝ order ያደረጉት ነው ሀያ አምስት ኪሎ አዎ፣
እዛው ገርጂ ነው አይደለ? እንዴ ይመጣሉት እንትን ያሉ።
አዎ፣
ቆይ እስኪ አንዴ ልደውልሎት መልሼ ልደውልሎት።
እሺ፣ እሺ።